Hello ጤና ይስጥልኝ ካሪስፔ ነው የምደውልልኝ።
እሺ አሁን ተቋርጦ ነበር። አሁን በደወሉልኝ ቁጥር ነበር ቴሌብር የሚጠቀሙት።
አ
እሺ ስም ይንገሩኝ።
አዲሱ ደስታ
አዲሱ ደስታ።
አ
እሺ ለመኛችን አሁን ቴሌግራም ላይ እንደላኩት screenshotኡን በእኛ በኩል እናይልዎታለን። ተስተካክሎም እንዳለቀ እናሳውቀውታለን። ሲልኩ ስምና ስልክ ቁጥሮትን ያስቀምጡልን።
አ ስልክ ቴሌግራም ላይ ልደውል መልሼ
መደወል አይጠበቅብዎትም። ስምና ስልክ ቁጥር ካስቀመጡኝ እናገኘዋለን።
አ screenshot አድርጌ ልላክላችሁና እሺ።
እሺ፣ አዎ ልክ እንደዛ። ሌላ ምረዳውት ነገር አለ?
አይ የለኝም።
እሺ፣ ስልክ ቁጥሮት ያሉትን አስተያየት ከሚቀርቡት ውስጥ በኋላ ያስቀምጡልን። መልካም ቀን።